ምርጫ ይሰጣል
አሎ hello ሰላም ጤና ይስጥልን ሰላም
ነበር የምንደውለው ከየት?
ከቺፕ እሺ ይቅርታ ያልተቀበሉት item አለ ያው ነገ አንድ ላይ ይምጣልኝ ብዬ ምን ምንድን ነው ያልተረከቡት አይ ነገ የሚመጣው አ- አንድ አራት እቃ ነው፣ ግን ዛሬ እንትን ምንድን ነው small cabbage ብቻ ነበር
small cabbage okay እና ነገ አንድ ላይ ይምጣልኝ ብያቸው ነው ደውለውልኝ ነበር።
okay ወጥቶሎት ነበረ ግን ያው አልተረከቡም መልሰዋል አዎ፣ እ፣ አይ አልደረሱም እኛ ጋር ገና እዛ እናንተ ጋር ሆኖ መሰለኝ የደወሉት።
so ነገ ልኝ አሏቸው አዎ ነገ አንድ ላይ ከዛኛው እቃዬ ጋር ይምጣ ብዬ ነው።
እሺ እሺ እሺ ይመጡልዎታል እሺ መልካም ምሽት location ግን የት ነው ይቅርታ ላስቶ መድኃኒዓለም ለፍቶ መድኃኒዓለም እሺ ይመጣል መልካም ምሽት ትክክለኛ
እሺ